ሄሎ ጤና ይስጥልኝ።
አብሮ ይስጥልን።
ከኢትዮ መቶ ሰላሳ ነበር ምደውልሎት አይ መልእክት አልገባሎትም።
ገብቶልኛል።
እሺ መጀመሪያ እንኳን ደስ አለዎት። የኢትዮ መቶ ሰላሳ ዕለታዊ አሸናፊ ነዎት። ስሞትን አዎ፣ መጠየቅ ተቃዋሚ።
እችላለሁ?
ባይቢ ሁነኛው እህ ባይቢ ሁነኛው ማን ባይብኝ ሁነኛው ባይብኝ።
አ ሁነኛው እሺ
እሺ
አንዴ ጠብቁኝ።
እሺ
ባይብኝ ሁነኛው ነው ያሉት።
አ አ የት አካባቢ ነው የሚኖሩት?
ባህር ዳር ባህር ዳር። እሺ።
እሺ
እሺ አሁን በምነግሩት የቴሌግራም user name ሲመጡ በእርሱ ስም ነው አይደለ?
አ አ ቴሌብርም አሉት።
አ አ ስለዚህ አሁን በምነግሮት የቴሌግራም መታወቂያና የሚታይ የእርስዎ እሺ።
ፎቶ በስልክ ተነስተው ሊሆን ይችላል። እሱን አድርገው ከታች ደግሞ ቁጥሮትን ጽፈው ይልኩልናል።
በቴሌግራም አዎ የ- የእኛን text የቴሌግራም ማድረግ username ብለናል።
tex- text ማድረግሽ
እሺ text እሺ።
እሺ።
ቴሌግራም ላይ እሺ።
search ሲያደርጉት አ ይመጣሎታል።
አ መላክ ይችላሉ አሁን።
አ አ
እሺ እሺ።
በቃ ወይም ቴሌግራም ላይ እንትን እልልታ- እ- text አደርግልዎታለሁ።
እና ቴሌግራም text መግባት አድርግልኝ ነው። አ አ እሺ በቃ ኦንላይን ነው እሺ ኦንላይን ነው። እሺ እሺ